hello hello
hello
hello hello
ሰላም ነው?
ሰላም ጤና ይስጥልን ቴሌ ነኝ አብረ- አብረን ነን። ሰላም ነህ?
አለን እግዚአብሔር ይመስገን ምን ልርዳው እ፣ በተደጋጋሚ በዚህ ስልክ በዚህ እንትን ቁጥርማ ካርድ እሺ ስሞላ ካርድ ስሞላ እየተቆረጠኝ እና stop ልታደርጉልኝ ነው
እሺ እንዲቆምሎት ነው እ? እ?
ለ- ለማስቆም ነው
አዎ በተደጋጋሚ በተደጋጋሚ ስልክ ካርድ ቁጥር ስሞላ ንገሩኝ እ?
ስልክ ቁጥር
አስራ አንድ አርባ ስድስት ሰባ አምስት ዜሮ ዘጠኝ አስራ አራት ማለት ነው አስራ ዜሮ አራት ዘጠኝ አስራ አራት አስራ አንድ አስራ አንድ
አርባ ስድስት አርባ ስድስት ሰባ አምስት ሰባ አምስት እሺ መስመር ላይ ማለት ጠብቁ ትኬ- ትኬቱ እየመጣ ትኬቱ እየመጣ እያሉ በቃ እንትን ብዙ ጊዜ እየተቋረጠ ነው
እሺ በትኬቱ ጌሞችን ነው ያሉ እ?
ሄሎ እ?
ተቋርጧል እኮ
ተቋርጠዋል አዎ አቋርጠውታል
አዎ አዎ፣ አሁን እኮ ነው የሞከርኩት ለመቋረጥ አሁን አዎ ተቋርጦሎታል
ኦኬ እሺ እሺ
እሺ